ሰላም አሊባባ
ሄሎ ወይ ሰላም ነው አለን የሆነ ዞቶ አይቼ ነበረ መኪና ቲክቶክ ምን ላይ።
ምን መኪና
ዞቶ ነው ምናምን ቶዮታ
አ እሺ በእሷን ፈልጌ ነበረ በባንክ
ሁለት አስር ነው አንድ ነጥብ አንድ ነው በባንክ
ኦኬ ቅድመ ክፍያው ነው አምስት
እ?
ቅድመ ክፍያው ነው አምስት አ ባንክ የሚያያዝለት ነው
ስንት ሙሉ ባንክ ማስይዙ ስንት ነው ሙሉ ለሙሉ?
እኮ ባንክ አምስት መቶ ነው የሚያያዝለት
okay አ አንድ ነጥብ አንድ ከፍሎት ስድስት እ
ማለት ስድስት ነው የሚከፍሉት
cash ስድስት እሺ ለስንት አመት ነው
ሶስት አመት ሶስት አመት የት አካባቢ ነው መጥ- አሁን አለ አሁን አሁን አለ
አደባባይ ነው የምንገኘው